Hello, hello.
Yes.
hello hello ይሰማኛል። ምን ልርዳዎት?
አ፣ እንትን ነበር በዘጠኝ ቀን እሁድ ማለት ነው ከኦል ስፖርት ወደ ቴሌብር የሆነ ብር አስተላልፌ ነበር።
እሺ
አሁን ግን በአየር ላይ ነው የቀረው። ወደ ቴሌብሩ አልገባም። ያው እንዴት ነው የምታይልኝ ያለሽ? ባለፈውም ስክሪንሻት ደውዬ አድርገው ነበር።
ልከዎት ቴሌግራም ላይ የለም በምን screenshot ላድርገው?
ከ transaction history ላይ አይሰራማ፣ አይስ- አይሰራማ፣ አይሰራም። እምቢ አለን እሱም እኮ branch የሚለውን መርጠው ነው የሚሆነው። በባንክ ያድርጉትና screenshot አድርገው በቴሌግራም ይላኩልን።
በምን ባንክ
ባንክ transaction የሚለውን ይምረጡ። branch እየመረጡ ስለሆነ ነው የማይሰራው።
ኧረ ሞክረን እምቢ አለን። ምንም አይሰራም።
የሚለውትን እንዳት- screenshot አድርገው ይላኩ። የሚለውትን ቴሌ screenshot አድርገው ይላኩልን።
እስቲ ሞክራለሁ።